Hello
ዋሽንግተን ሕክምና ሆስፒታል ነው ለዳው ከየካቲት 12 ሆስፒታል ነው የምደውለው።
እሺ ሰላም ነው።
ሰላም አንድ ትብብር ለመጠየቅ ነበር።
እሺ በአጋጣሚ polytrauma ሰው በመኪና ተገጭቶ መቶ በጣም ብዙ ናቸው እና ዘመድም የላቸውም። ብቻ CT scan አንድ brain CT scan አንድ በነፃ የምትተባበሩን ከሆነ ብለን ነው።
እ፣ ዛሬ አሁን የስራ ቀን ዝግ ነው። እስቲ እ፣ marketing ክፍሏ ስልኩን text አድርጌ ያለውን ነገር ከአንተ ጋር communicate እንድታደርግ ስልክን text ላድርግልህ እና እሷ ጋር ታወራለሽ።
እሺ